ሄሎ ሄሎ ጤና ይስጥልኝ። ሀሚድ ነኝ ከቤስት ቤት
አዎ
እና ማሜ ነህ አይደል?
አዎ እሺ አሁን የላኩልህ ከላይ የላኩልህ አንድ ሺህ ብር በ voucher ነበረ withdraw ያደረገው አዎ
እና እሱን step ኡን እንዳሳይ ከፈለክ እንዴት እንደምትመልሰው ወይም እንዴት እንትን እንደምትለው እንደምታወጣው በቴሌግራም ጻፍልንና አሳውቃለሁ።
እሺ እሺ እጽፋለሁ ቴሌግራም ላይ voucher ብለህ ጻፍና እዛው ላይ እነግርሃለሁ። እሺ link ኡን ትልካለህ አንተ ያንን ቁጥር ይዣለሁ በዛ link ኡን ላይ ማለት
voucher ስጭት ማለት ነው። voucher የምለው ጽፌ ብዙ ይመጣል።
ማለት voucher የምትለው እኮ ቴሌግራም ላይ ነው የምትጽፍልኝ።
አዋ አውቃለሁ እኮ እዛ ገብቼ ነው
እሺ ስምህ ማን ነው? እዛ ላይ እዛ ላይ ቴሌግራም ስምህ ማን ነው? የቴሌግራም ሐምዛ ሐምዛ አሊ
ሐምዛ
አዎ ሐምዛ ማ
ሐምዛ አሊ
አሊ እሺ። ቴሌግራም ላይ እንደዛ የለም። እስኪ spelling ኡን ትነግረኛለህ?
እ spelling ኡን ንገረኝ።
H ትንሹ H እሺ
ኤ እሺ
ኤም እሺ
ዘድ እሺ
ኤ
እሺ በሱ በሱ አላገኘውም።
ቆይ በሌላ ቁጥር አለኝ እኔ ቴሌግራም ለ- ቅድም እየነገርከውም በዛ ቁጥር ሀይ በል ብዬ እሺ ጽፋለሁ።
እሺ ጻፍ በቃ